የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማር ነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸጉርሽ ምርኩዝህ ወደቀ በትሬ አይ አይንሽን ሳይ ተገትሬ ባንቺ ለዛ ሁሉ ያድራሉ ሲያልሙሽ የዘንባባ ማር አው የዘንባባ ማርነሽ ንቦች የቀሰሞሽ በጣም ቀዝቀዝ ያለ ውርጪ ነው ሰፈሬ የቀጩን መድኃኒት የቀጩን መድኃኒት ስጪኝ ለከንፈሬ የዘንባባ ማርነሽ ወለላ ሸረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸጉርሽ ምርኩዝ ወደቀ በትሬ አይ አይንሽም ሳይ ተገትሬ ለኔ ጨረቃይ ከዋክብት ያንቺ ነሽ ጣፋጭ ምሳራት ጣፋጭ ምሳራት የዘንባባ ማር ነሽ ዘንባባ ማር ነሽ ወለላሽ ረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማር ነሽ ወለላሽ ረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማር ነሽ የዘንባባ ማር ነሽ የዘንባባ ማር ነሽ